ያለ ጉረትና መነጣት ተደርጓል። በሙሉ እንዲያናስገባውና ሄሎ
ወየ ደህና ነህ?
ደህና ነኝ። ማን ነው?
አለን አለን። ሰላም ነው? ሰላም ነው።
ሰላም ነው። ሰላም ነው ወይ?
ደህና ነን። ሄሎ ቤቢ ተሰማ ነው። አጎቴ ቤቢ ሄሎ
አጎቴ እንዴት ነህ?
አጎቴ አጎቴ እንዴት ነህ?
ደህና ነህ ወይ?
ደህና ነህ?
እንዴት ነህ?
ደህና ነህ?
አድገል ስንት ዓመት ሆነ?
አሁን አሁን አሁን ሰባት ጎበዝ ጎበዝ ጎበዝ።
አንተ አውሪ ወደ እዛ እ?
ፋናማ ትልቅ ናት እኮ አንተ በሴት ጠር በወንድ ጠራሃት እኮ ምን አልከኝ? እንዴት ነህ?
ወንድ ግራ ገባ አይደል? ያለ ባዙ ልጆች እ፣ እም፣ ቆራት ይችል
በጣም ጠፋኛኝ።
አርጅታለች። አሁን ባለ መፈለግናት በእናትህ ወደ አድሬ ወደ እሱ ልልካት ነው።
ኧረ እንደዛ ሆነ።
ጥርሷ ወልቋል። አሁን አንድ ሁለት ወልቆላታል።
እንደዚህ እያልክ ደግሞ
እ?
እና እንዴት ነህ?
ደህና ነኝ። ደህና ናቸው ደህና ናችሁ ወይ?
አለ። እንዴት ነው? እንዴት ይዟል? እሑድ ማነው? ቅዳሜ
እ?
ቅዳሜ እንዴት ይዟል?
ይዞኛል። ምንም አይል ዛሬ ውብ ነው።
ሰላም ነው አልሰፈሩ
ሰላም ነው። አሁን ውብ ነው። ደህና ነው። ቀ- ቀዝ ብሏል አሁን ምን እየላካቸው አይደል? ወደ ጦር ሜዳ ወጣቱን
ኦ የሚሄደው እንዲቀለል መሰለህ። አንበጣ ማት እኮ ነው የሄደ
እ፣ እየላከ ነው አሉ መንግስት ወደ መከላከያ
እ?
ወደ መከላከያ ነው።
እ፣ ማት የራበው ዝም ብሎ ላጣለ ዝም ብሎ የ- የጎዳና ተዳዳሪ ሁሉ ሞኝ ነው። ሲርበው ምን ያህል ራስ ይከዳል።
ይሰርጠንና ይከዳል። አ?
ዋ፣ ሞኝ ነው እንጂ
አረ እየጨፈሩ ያው ይጨፍራሉ። አንተ በጣም ተመችቷቸዋል።
ሰይፍ ሞኝ ብር ይህ ሱቅ እሱ አይደለም እና- እናጠፋቸዋለን። አለፋ ነው
አለ የለውም።
እነሱ ያጠፏታል። አሁን የገቡት እ፣ ምን እስኪ ይሄ እኮ ሱቅ አይደለም የመንግስት ነው እኮ። በል እስኪ ደውልልሃል። ምን አልከኝ? ዋ ስንት ብር ይዘህ ነው?